ጤና ይስጥልኝ ስልክዎ ተቋረጠ።
ዘጠና ስድስት ዘጠና ስድስት
ከመጀመሪያው ልጀምር?
እሺ ዜሮ ዘጠኝ ሀምሳ አራት ዘጠና ስድስት ዘጠና ሰባት ሰባ አምስት ሰባ አምስት ከቴሌብር መልእክት ተልኮልዎታል አይደለ?
አዎ እሷን መልእክት screenshot ያነሱና አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል። ስልክ ቁጥር ያዙ።
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
እሺ አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሃምሳ አምስት screenshot ኡን ሲልኩልን ከታች ስምና ስልክ ቁጥሮትን ያስቀምጡበት።
እሺ እሺ ሌላ መረዳዎት ነገር ይኖራል?
አይ እሺ ስለደወሉ እናመሰግናለን። መልካም ምሽት ይሁንልዎት።
እሺ